ጤና ይስጥልኝ Best Bet
withdraw አድርጌ ነበርና Best Bet ስልክ ቁጥር የደወልክበት ነው?
አዎ አዎ
ስንት ብር ነበር?
ስድስት
እሺ ጠብቀኝ።
እሺ
Hello Hello
ወይ አባታ ሰፋ ነው አይደለ?
አዎ አዎ እሺ እሺ confirm አድርጌልሃለሁ።
እሺ ከአንድ እስከ ሁለት ሰዓት ባለው ውስጥ ይገባልሃል። እሺ ሰዓት ስለሆነ ትንሽ ሰዓት ይፈልጋል። ጠብቀው።
Okay እሺ እሺ አይ፣ ማንም አልነገረኝም።
እሺ እሺ thank